ቆየ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
አዘጋጅ ነህ?
አዎ አዎ።
አዎ፣ እሺ። ምን ሆኖብህ ነው?
ክሬዴንሻል ይላል አሁን የላኩልሽ ክሬዴንሻል ይሄ ቡች ጉኖች የሚለው ነው አይደለ?
ቡቺ ጉኑ ነው የሚለው።
አዎ፣ እኔ የበለከው ነው ግን ሁሉም ቡች ጉኑ ነው አሁን የሚለው?
አሁን አሁን ነው እንትን ያልሽው አይ እኔ ብል ነው ገብቼ ሳየው ቼክ አድርገኸዋል? አሁን ከዛ በኋላ አሁንስ ብዬ ጽፌልህ ነበር ቴሌግራም ላይ።
አ፣ አሁን check አላደረግሽ እስኪ check አድርገውና ደውልልኝ። እሺ ወተነ እሺ check አድርገውና እምቢ ካለ ደውልልኝ።
እሺ እሺ አንበለኝ